አይደርሳችሁም በዛ እንዴት ሄሎ
ሄሎ ጤና ይስጥልኝ
አውራ ይስጥልን ወደ ፊሊንስ ሆኖም ስደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ
አ እሺ ምን መረጃ ከፈለጉ ለመመለስ ደወል ነው ምን እርዶት
ግባ ተኛ
ምን አሉኝ ግባና ተኛ የስራ ስልክ ነው እሺ ሊያውሉ አለበለዚያ ይዘጋቦታል
ለ ይዘጋል ይሄ ስልክ ይዘጋቦታል የስራ ስልክ ግባና ነው።
ተኛ